ሰላም ጤና ይስጥልኝ። ቺፕ እባክዎ ምን ልርዳው?
ጤና ይስጥልኝ ሰላም አብሮ ይስጥልን።
አለን ትናንት order ነበረን አዘን ነበር እና እሺ
ተመላሽ አናግሬ ነበር call center አችሁ ላይ ደውዬ በስህተት delivery ያለውን መርጠን ይመለስላቸዋል። መቶ ሀምሳ ብር ምን ነበር product ኡ?
ሽንኩርት ዳግማዊት አዎ የሶስታችንም ላይ additional መቶ ሀምሳ መቶ ሀምሳ ብር ጨምረውብናል።
okay እ product ኡን ግን ተቀብለዋል።
አሁን እየመጣሁ ነው ብሎ ደውሎልኛል።
okay መቶ ሀምሳ ብሩ የሶስታችሁ አጠቃላይ አራት ከሀምሳ ብር አለ።
እ አጠቃላይ አራት መቶ ሀምሳ ብር እ አዎ እንዴት ነው የሚመለስ?
በቴሌ ብር ነው የከፈሉ። በቴሌ ብር ቁጥሮት ነው የሚመለሰው።
አሀ ሌላ ጊዜ ነው የሚመለሰው ከተቀበልን በኋላ አዎ አዎ product ኡን ይቀበሉ። refund list ውስጥ ስላሉ ሰው ይመለስሎታል።
okay እንደዛ ነው እሺ።
product ኡን ዛሬ ሲመጣሉት ይቀበሉ።
እሺ እሺ ብሩ እንልካለን። እሺ መልካም ቀን።
እሺ okay